ሄሎ ሄሎ ድሩጋ አቤት አቤት አክቲቭ ሆኗል። እሺ አሁን
እ እ አክቲቭ ሆኗል። ደውለህልኝ እሺ አዎ እኮ ደውዬልሽ ነበር።
ነበር። አዎ፣ የበርበራ ወረዳ ክፍት ሆኗል፣ ተከፍቷል።
እሺ እሺ አይ እንትን እኮ ጫኗ ታዲያ እ?
ኦልሬዲ እኮ ለ- ሌላ ዲስክ ልኬ ነበረ ኮከሌ ዲስክ ልኬ ነበረ እኔ ዲስክ እኔ ዲስክ ልኬ ነበረ እኮ ምን እንድትጭኑ ማለት ነው።
እንዲጫ- ምን እንዲጫን ነው?
Golden Race እኮ ነው የዲሽ ነው ማለት የኢንተርኔት የኢንተርኔት system ነበረ Golden Race ማለት ነው እሺ እንድጫን ነበረ።
ምን እንዲጫን ነው?
አሁን እሱኛው እሱኛው account የለው የአሁኑ አይ፣ ምን- account የለው እሺ አሁን ቤርቤራ ወረዳ ተከፍቷል። እዛ አዎ።
ላይ ምን እንዲጫን ነው?
አ- እንትን ኮምፒውተሩ እኮ ሌላ ተቀይሯል። ስለተቀየረ ነው እንትን
OK እንደገና installation እንዲሰራ ነው።
አዎ እስኪ ቆይ አንዴ ጠብቀኝ።
እሺ እንትኑ አስቀምጬ ነበር እኔ እኔ ዲስኩን ጭምር
እሺ
እሺ
ብሩክ ይጨርሳል። እንትን ይሄ አሁን ለተከፈቷል። ነይ እኔ ዲስክሪክ ያለ ድጋሜ ላከው የነበረ ይሆናል። የመጀ- ቃል ላይ ነው ሲመጣ አክሴፕት በለው። እሺ
እሺ እሺ እሺ አባ።
አሁን ትላ- አሁን አሁን ትገባላችሁ አዎ
እሺ እሺ እሺ